ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንረዳው
ገንዘብ withdraw አድርጌ ነበርና አልገባልኝም።
withdraw አድርገው
አዎ
እሺ ከ transaction history ላይ ያልገባሎትን ፎቶ ያንሱና በቴሌግራም ይላኩልን ልኬዋለሁ እና አላያችሁት።
ቴሌግራም ላይ ልከዋል ልኬ- አዎ
እሺ። በዚህ ስልክ ነው የላኩት ቴሌግራም ላይ
አዎ አዎ
አቤል ኖት አዎ
ዜሮ በዚህ ስልክ ነው የሚጠቀሙት ሁሉ አዎ ስፖርት አዎ አዎ
እሺ ተላልፎሎታል መልስ ስናገኝ እናሳውቆታለን ኦኬ ቴንክ ዩ